hello ጤና ይስጥልኝ። ችግር
እንትን ነበር እናት text አልገባልኝም ነበር order አዝዤ።
እሺ app ኡ ላይ ማግኘት እችላለሁ እንዴ?
አዎ አለ እዛው app ኡ ላይ ምኑ ጋር?
my order የሚል አለ አይደል? የእርሶ እሺ።
order ላይ ገቡና ከዛ to pay የሚል አለ።
እሺ ከዛ ከ to pay አጠገብ receive የሚል አለ። እዛ ላይ አለ የእያንዳንዱ ኮድ።
እሺ። አሁን ግን በእኔ ቁጥር ልትነግሪኝ ትችያለሽ? maybe ካላገኘሁትም
እኔ ጠይቀው ያው ነበር።
እኔ ማወቅ አልችልም፣ ግን እዛ ላይ አለ app ኡ ላይ አለ ያሳዩታል።
እሺ። ምን ምን ላይ ልግባ?
order የሚል አለ አይደለ?
order አለ። አዎ።
አዎ ከዛ በኋላ እዛ ላይ to pay የሚል አለ።
እሺ።
ከ to pay አጠገብ received የሚል አለ። እዛ ላይ check ያድርጉት። እዛ ላይ አለ
እሺ። ምን ብሎ ነው የሚቀመጠው እዛ ላይ?
ኮዶች አሉ የእያንዳንዱ የየ item ኡ።
ጥሩ። እሺ።
እሺ complete የሆነው ማለት ነው።
complete ሆነ። አዎ already አዎ።
አምጥተውልኛል እኮ ሱቅ ሲጠይቁኝ text አልገባልኝም። ቴክስት በቃ እስቲ እየገባልኝ እዛ ላይ አይደለም check ሰሞኑን።
ያድርጉት። አለ እዛ ላይ አለ። እሺ እሺ፣ መልካም ቀን።